hello አሎ
አቤት።
እንዴት ነሽ?
እግዚአብሔር ይመስገን።
አለን አለን። ስለ ቲቪ መረጃ ልጠይቅሽ ነው እባክሽ ለመግዛት።
ምን አሉ?
ቲቪ ያላችሁ አ?
አይ እኛ ቲቪ አይደለም የምንሸጠው እ
እ፣ እዛ የቲቪ ላይ የቴሌቪዥን ላይ ባዛር ነው አልባሳትን የምንሸጠው እኛ።
አሀ እንጂ የቲቪ ፕሮግራም የለም።
ነው አይ የለም።
እ፣ ስለዚህ ምን እናንተ ጋር ያለው ማለት ነው?
እኛ ጋር አልባሳት ነው ያሉት።
እሺ